ጤና ይስጥልኝ ቴስ call center ምን ልርዳዎት?
ትኬት ዋጋ መጠየቅ ፈልጌ ነበር።
እሺ ከየት ወዴት?
እ፣ ከአዲስ አበባ እ፣ ኢራን።
ኢራን አዎ
ለመቼ ነው?
አ፣
ለመቼ ነው?
እ፣ ዛሬ ስንት ነው? አስራ ሰባት ለሀያ ሶስት
እሺ
ነ- በ November ማለት ነው።
November 23 November ሀያ ሶስት
እሺ መሄ- ደርሶ መልስ ነው መሄጃ ብቻ? ደርሶ መልስ ነው መሄጃ ብቻ ነው የሚፈልገው?
ላለ አንድ one way አንድ ወይ ለመሄድ ብቻ እሺ